ያልነበርኩትን የረዳሁት ይስጥልኝ ይሰማል ዛሬ አልተፋታሁሽም። እንትን ቢሮ ደውዬ ነበር። ይሄ የድሮ ስልክ ላይ ሪፖርት አልተደረገም ነው የምትለኝ። አርባ ስምንት ዜሮ ዜሮ ምናምን የሚለው ላይ ስልክ አስመዝግበው ነበር ደንበኛች አስመዝግቤ ያለሁ ቡልቡላ ጤና አዳም ሚል በዚህ ስልክ አስመዝግቤ ያለሁ ከጠዋት ጀምሬ ትናንትናም ዛሬ።
ትላንትናም ዛሬ የሚያስመዘገቡት አዎ እሺ ደንበኛችን አንድ ጊዜ መስመር ላይ ጠብቆ የሌሉት